ሄሎ ሄሎ ጤና ይስጥልን። ባንክ ሴፍ ሰላም አብሮ ይስጥልን። እንዴት ነሽ?
ሻውን መዝገበ ቁጥር
አዎ፣ አይ ኢንፎርሜሽን ፈልጌ ነው ምን ነበር?
እም፣ እና ሆጌሻ አብዛኛው ነው አይደል? በሀያ አምስት ነው የምንጀምረው።
አዎ
እ፣ እንዴት ነው? አይ እ፣ ምንድነው መማሪያውን ማወቅ ፈልጌ ነው።
እሺ፣ ስሙ ስሙ ልበል።
ስሜ ናታን ወልዴ ናታን ወልዴ
ወልዴ።
አዎ፣
ስልክ ቁጥሩ ዜሮ ዘጠኝ ሰላሳ ሰባት እሺ ሀምሳ
እሺ አርባ ሁለት ሀምሳ አራት ሀምሳ አራት እሺ።
አ፣ አድራሻው የት ነው?
እ፣ አድራሻ አስኮ።
አስኮ።
አዎ፣
ማስታወቂያው ምን ላይ ነው ያዩት?
ማስታወቂያ TikTok ላይ
እሺ። በአካል ነው መማር የሚፈልገው ወይስ በኦንላይን?
እ፣ በአካል
እሺ። class መ- የአሁን የካቲት የፊታችን ያካል የካቲት ሀያ አምስት ይጀምራል። ክፍያው መንገድ ደግሞ አንድ credit hour ሰባት መቶ ሀምሳ ብር ነው።
እም፣ አጠቃላይ ሀያ credit hour ነው የምትወስዱት ለሶስት ወር አስራ አምስት ሺህ ብር ማለት ነው። እስከ የካቲት ሀያ አምስት ድረስ የፊታችን ሰኞ ለሚከፍሉ በ credit hour ሁለት መቶ ሀምሳ ብር discount አለ አስር ሺህ እም፣ ብር ማለት ነው። እስከ okay ሰኞ ለሚከፍሉ ሰዎች ታላቅ ቅናሽ አለን አስር ሺህ ብር
okay አይ በአንዴ ነው የሚከፈለው?
አ
አንዴ
አ
okay እሺ
ክፍያ በአንዴ ነው።
አመሰግናለሁ።
እሺ thank